ሰላም ችብችብ አንቺ በአዲሱ አይቀዳም።
ሄሎ
አቤት hello፣ አቤት ጤና ይስጥልኝ።
አብሮ ይስጥልን።
እ በቀደም ከትላንትና ወዲያ ጎመንን ጥቅል ጎመንና ድንች አዘን ነበረ።
እሺ
አሁን ድንቹም አልመጣም፣ ጥቅል ጎመኑም አልመጣም። ከዛ በኋላ እኛ ከላክ በኋላ ተመን አወጣችሁ መሰለኝ።
ኦኬ። በዚህ ስልክ ቁጥር ነው ኦርደር ያደረጉት?
አይደለም ቁጥሩ ይሄ እኔ ሁለት ሲም ስላለኝ ነው። ያኛው ዳሩኝ ኦርደር ያደረጉበት
ዙፋን አጥላባቸው ነው እና ጥቅል ጎመን ሁለት ኪሎ ድንች ድንች ሶስት ኪሎ አደረግኩ። እንደገና ረሂማ ደግሞ በምትባል በሷ ደግሞ ሁለት ኪሎ ድንች፣ አንድ ኪሎ ጥቅል ጎመን
ስልክ ቁጥር ይንገሩ።
ዘጠኝ አስር